ሲለው ኦይ ሰላም ጤና ይስጥልኝ ትልዊ አብስጥልን ሰላም ጤና ይስጥልኝ።
አለን ምን ልርዳዎት?
ጌታ ይመስገን ሁሉ ሰላም ነው።
ምን አሉኝ?
ሁሉ ሰላም ነው ጌታ ይመስገን።
እሺ ምን ልርዳዎት?
አይ የሆነ ቲኬት ቆርጬው ነበርኩ።
እ፣ ትኬቱ የቴሌቪዥን ጌም መጫወቻ ነው።
እ?
ጌሞችን ስጭ- የቴሌቪዥን ጌም መጫወቻ ነው።
አ ነው አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛና እንግሊዝኛ አለ።
እሺ
እሺ መልካም መልካም